ተናገረኝ። Hello ጤና ይስጥልኝ። ከ ChipChip ነው መልሼ የደወልኩለት። ሰላም okay። አዎ እሺ፣ ለዛ ነው መልሼ የደወልኩለት ነኝ። Okay። አዎ ድምፆት ግን ትንሽ ራቅ ብሏል።
በተደጋጋሚ እየበላብኝ ነው ካርድ።
Okay። አዎ የመስመር ስልክ ስለሆነ ለዛ ነው። በጣም ይቅርታ። አሁን በዚህ ቁጥር ከደወሉ ትንሽ አይበላም። በፓኬጅ ይደውሉታል አሁን
እሺ፣ እሺ፣ እ ይሰማል?
አዎ ይሰማኛል።
አዎ ካርድ ስሞላ ካርድ እየበላብኝ ነው እና ይሄን ችግር